hello ጤና ይስጥልኝ ካለ አምቡላንስ ሰላም ጤና ይስጥልኝ።
ጤና ይስጥልኝ።
አምቡላንስ ፈልገን ነበረ። patient ነበረን ወደ ካላቡስታር ሆስፒታል።
እሺ ካላቡስታር ወዴት ነው?
ላንሴት ላንሴት ብሔራዊ ሆስፒታል።
ብሔራዊ አካባቢ ያለው
አይ ላንሴት አዲሱ ነው ብሔራዊ አካባቢ መገናኛ አካባቢ ያለው።
መገናኛ።
አዎ።
እሺ የታካሚውን ስም አለበት።
የታካሚ ስም አዎ።
እሺ፣ እንዴት ናችሁ? ታካሚ ደረጃ ሸሪፉ ደረጃ ሸሪፉ
ዘሪሁን
ሸሪፉ ሸሪፉ ደረጃ ሸሪፍ
የምን ታካሚ ናቸው?
እ፣ ሳምባቸው ትንሽ pneumonia ያላቸው ኦክስጅን ይፈልጋሉ እና ላንሴት ክትትል ነበራቸው ከዚህ በፊት ለዛ ነው ወደዛ እንትን ያስፈልጋል ስንት ሊትር ኦክስጅን ላይ ናቸው?
እ እ?
ስንት ሊትር ኦክስጅን ላይ ናቸው?
አምስት ሊትር ላይ ናቸው አሁን
አሁን communicate አድርጋችኋል ወደ ላንሴት
ለላንሴት እንትን ማለት አለብን ኮሚኒኬት አ፣
አ ላውራቸው መጀመሪያ ለላንሴት አ አውራቸው ነው።
እሺ እሺ መልሼ እንደውም እሺ